ኢንቨስትመንት ራሄል ነኝ እባክዎ የምልርዳው?
ተመላሽ ነበረኝ ይገባልኛል ብለሽ ይገ- አልገባልኝም እስካሁን።
አ፣ እሺ ከሰርክ ሁሉ ንገረኝ እስኪ አንዴ።
ድጋሚ ልንገርሽ?
እኔ ነው ያወራኸው? እኔ እንጃ አላስታውስም። እሺ ሌላ ሰው መሰለኝ ያወራኸው። እሺ አይ አንቺን ነው አንቺን ነው።
እኔ ነው ያወራኸው?
አስር እሺ አዎ እሺ፣ አስር ሀያ አንድ እሺ ስልሳ ዘጠኝ
እሺ፣ ሀምሳ አንድ
ሃምሳ አንድ አልተጨመረልኝም ነው እ አ- አልገባም። አዎ
እ ቆይ አንዴ፣ እሺ ቼክ እያደረኩልህ ነው።
እሺ
ገብቶልሃል እኮ ሁለት መቶ ብር እኔ ጋር አያሳይም ግን በሶስት አልደረሰም እኮ ነው ነው።
የገባው።
እ እ አሁን አይደለም በሶስት ነው የገባልህ።
በሶስት ቀስ- በፈረንጆች በሶስት የገባው እንጂ አሁን አይደለም ማለት ነው። ቀድሞ አሁን ገብቷል ማለት ነው።
አሁን አይደለም ቀድሞ ነው የገባው። አዎ በቃ በቃ እሺ እ፣ ቴሌግራም የምትጠቀም ከሆነ ግን screenshot አድርጌ ልክልህ እችላለሁ።
በቃ እሺ ችግር የለም በቃ እሺ እሺ፣ መልካም ቀን።